ይመስገን በስፔስ ቤቴ ነው የምንረዳው።
ዊዝድሮ ከቤተሰቤ ላይ ዊዝድሮ ብዬ ነበርና እሺ
ምንም አልተሸጠ።
ይሄን የቤት ቤት ስልክህ ይሄን የቤት ቤት ስልክህ የምትጫወትበት ሄሎ
ይሰማል አይደል?
ስንት ብር ነበር ወጪ ያደረግከው?
አስራ ሶስት ሺህ ብር
አንዴ ጠብቀኝ እሺ check ላድርገው።
እሺ።
confirm መደረግ ስላለበት ነው። እሺ status ኡ ላይ confirm የሚል ከመጣልህ ለእኛ ደውልልን። ወደ ሙሉጌታ ነው የላከው። ቴሌብር አካውንት ሀምሳ ስድስት ስልሳ ሁለት ሰባ አራት ሀምሳ አራት ነው። confirm አድርጌልሃለሁ። process አድርጎ ስጨርስ ይገባልሃል።
እሺ።
የደወልን አመሰግናለን። መልካም ቀን።